ሄሎ ጤና ይስጥልኝ ቤት ቤት ከላለሁ
ሄሎ ጤና ይስጥልን። ቅድም ደውዬም ነበረ ብር ዞርቼ ነበረ ማታ በአካውንት እስካሁን አልገባኝም ለቀቀናል ብሎ ነበረ።
እሺ
ከሁለት ሰዓት በኋላ ይገባልሃል የተባልከው ወይስ መቼ ነው?
ይጋ- ማታ ነው ያዞርኩኝ ብሩ እሺ
ይገባልሃል በኋላ ብዬ ነበረ ሁለት ሰዓት በኋላ
ሲቢኢ ነው እ፣ ወደ ከባው ከ- ኮሜርሻል ባንክ ነው ያስገባኸው? አባ ወደ ንግድ አዎ፣ ባንክ ነው አዎ አዎ በቻፓ በኩል አ በቻፓ በኩል ነው አይደለ?
አ አዎ ይኸውልህ አባቴ በትላንትና የነበሩ ትራንዛክሽኖች በቻፓ በኩል ወደ ንግድ ባንክ ትንሽ ሲስተም ችግር ስላጋጠማቸው ነበረ እና ይገባልሃል። ስለዚህ ጠብቅ እሺ። ያንተ ብቻ አይደለም፣ ለዛ ነው
እስከ በኋላስ
ይገባልሃል እኮ። አዎ ቀስ በቀስ ስለሆነ ነው የሚያስገቡት። ስለዚህ ጠብቅ እሺ።
እ?
ይገባልሃል። ተራ በተራ ስለሆነ ነው የሚያስገቡት። ይገባልሃል። ጠብቀን መስመር ል- እ፣ ጠብቀን ያ በትዕግስት እሺ።
ጠብቀን።
እሺ እሺ እሺ እሺ እሺ። ስለደወልክ እናመሰግናለን። እሺ መልካም ቀን።
እሺ እናመሰግናለን።